नाही टीचर
hello ወይ ወይ ጀመር እኮ hello።
አንድ double cheese burger ነው ያለው። ሳሚ ኧረ አቤት አቤት መሰረት ነኝ። ይኸውልህ አስራ አራት ዘጠና አራት ከ Simple Bistro የወሰ- ያወጣኸው order አይደለ?
አ system ላይ እኮ አንድ double cheese burger ነው የሚያሳየው፣
አ፣ እሺ እሺ ሁለት አይደለም። እሺ
እንዴ customer ደውሎ ማለት ነው ሁለት ነው የምፈልገው አለኝ ይሄ ማ- ደግመህ ማዘዝ ትችላለህ አልኩት ከዛ እሷ ደግሞ ያንተ ግን Simple አልሆነም።
Bistro ደግሞ ሁለት ሆነዋል ቆይ ጠብቅ አለችኝ እሷ ደግሞ
ሁለት ሆኗል አለችኝ።
ሁለት ሆነዋል ጠብቅ ምናምን አለችኝ ጠበቁ ይዤው ወጥቻለሁ ማለት ነው ሁለት አድርገህ አ አ- አ ሁለት cheeseburger ማለት ነው
እኔ ሌዲትም ተብሎ አልተጻፈም። እ፣ እስኪ እኔ እንጃ check ላስደርግልህ።
እሺ